እንዳትቀመጪበት ስልኩን አንቺ ሄሎ ሄሎ ሰላም ጤና ይስጥልን አቢጊያ አቤት ከ We Plus ነበር የደወልኩልሽ አገልግሎቶች ለመጠቀም አውርደሽ ነበር አዎ
ለተጠቃሚነት ነው
አዎ ለተጠቃሚ እሺ አንቺ ያወረድሽው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ብዙ እንግዲህ የሆነ ነገር ማግኘት አልቻልሽም አይደል
አዎ አልቻልኩም አዎ We Plus solution user የሚል አለን እኛ ለተጠቃሚዎቻችን ከአርባ አራት በላይ አገልግሎት ያለበት የታክሲ አገልግሎት ከሶስት መቶ ሀምሳ በላይ game ያለው እንዲሁም አሸናፊ የሚያደርግ referral code የያዘ ያለበት ለተጠቃሚ ያዘጋጀ ነው እሱ ነው ከ Play Store ወይም ከ App Store በመሄድ We Plus solution user የምትለዋን አውርደሽ መጠቀም ትችያለሽ okay በቃ እሺ እኔ እኮ መጀመሪያው We Plus የሚለውን ስለወረድኩኝ ነው አዎ ዝም ብለሽ We Plus የሚለውን ስላወረድሽ ቀድሞ provider የሚለው አሽከርካሪዎቻችን የሚመዘገቡበት ስላመጣልሽ ነው እም፣ እሺ በቃ እሺ አመሰግናለሁ መልካም እሺ ቀን አመሰግናለሁ